መጠጊያ በአምላክ ጥላ ስር ሁሉም በምችለው ታምኜ ስኖር ምንም አያሰጋኝ ጠላት ቢደነፋ ጽኑ አምባ አለኝ ፈጽሞን ያልጠፋ በልዑል መጠጊያ በአምላክ ጥላ ስር ሁሉም በምችለው ታምኜ ስኖር ምንም አያሰጋኝ ጠላት ቢደነፋ ጽኑ አምባ አለኝ ፈጽሞን ያልጠፋ ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ባንተ ነው መኖሬ። ተባረክ ተባረክ ተባረክ ተባረክ ተባረክ ተባረክ ባንተ ነው ማረፌ። ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ባንተ ነው መኖሬ። ተባረክ ተባረክ ተባረክ ተባረክ ተባረክ ተባረክ ባንተ ነው ማረፌ። ሰዋራውን ፍላጻ መክተ የመለስከው ሊወጋኝ የሻተውን ጠላቴን ያሳፈርከው እውን ሆኖ ምኞቱ ተሳክቶለት አንሳቀ ሳይቀርበኝ ከሩቅ ሳለ ተሰናክሎ ወደቀ ጠላቶች እንዳልታጠቁ ባጠገብ ሺ ወደቁ በዓይኖቼ ከማየት በቀር የድል ዜናዬ ሲበሰር የኔ አልነበረም ሰልፉ ድል መንሳቱ ማሸነፉ ልምጣ በቅኔ ዝማሬ ምስጋና አለኝ ለክብሬ ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ባንተ ነው መኖሬ ተባረክ ተባረክ ተባረክ ተባረክ ተባረክ ተባረክ ባንተ ነው ማረፌ። አንተ ቀድመ ከፊቴ ምረት ተከተለኝ በእንግድነት ምድር ላይ ያለ ስጋት አኖርከኝ። እጓደዳለው ባንተ ስለሆንከኝ ሞገሴ ዘላለም መኖሪያዬ አንተ ነህ ኢየሱሴ። አንተ ቀድመ ከፊቴ ምረት ተከተለኝ በእንግድነት ምድር ላይ ያለ ስጋት አኖርከኝ። እጓደዳለው ባንተ ስለሆንከኝ ሞገሴ ዘላለም መኖሪያዬ አንተ ነህ ኢየሱሴ። ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ባንተ ነው መኖሬ። ተባረክ ተባረክ ተባረክ ተባረክ ተባረክ ተባረክ ባንተ ነው ማረፌ። በየብስ ብቻ አይደለም በባህርም ይኖራል። በሚፈጀው ወላፈን መካከል ይታለፋል። አያስመታኝም ከቶ ለምለሙ መሰማሪያ አረፍኩብህ ኢየሱስ ተመስገን ሃሌሉያ። በየብስ ብቻ አይደለም በባህርም ይኖራል በሚፈጀው ወላፈን መካከል ይታለፋል። አያስመታኝም ከቶ ለምለሙ መሰማሪያ አረፍኩብህ ኢየሱስ ተመስገን ሃሌሉያ። ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ባንተ ነው መኖሬ። ተባረክ ተባረክ ተባረክ ተባረክ ተባረክ ተባረክ በአንተ ነው ማረፌ ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን በአንተ ነው መኖሬ